ሄሎ
ሄሎ hello፣ አቤት።
እንዴት ነህ?
ደህና ደህና፣ እንዴት ነሽ?
አለን ሃይማኖት ነኝ።
እሺ፣ አወኩሽ። ደህና ነሽ?
እግዚአብሔር ይመስገን።
እሺ፣ ደህና ነሽ?
ካለው ብለህ ሰዓት ልክ
አ አ የሆነ ነገር እንትን ላስተካክል ብዬ ቆይ፣ ዛሬ እልክልሻለሁ።
እባክህን እጠብቃለሁ።
አልቆይም አልቆይም፣ አሁን እልክልሻለሁ እስከ ስድስት ሰዓት። ያኛውም ካገኘሽ አንቺ እ ምኑን አባዬ?
የልደት ቀናት አዎ ላኩላቸው።
ነው እንዴ?
ጨቀጨቁኝ እና ላኩላቸው። አለቃና No።
አነጋገርኩና okay okay okay፣ በጣም ጥሩ። እሺ፣ ይሄን እጠብቃለሁ ዛሬ አደራ። በኋላ በቃ እልክልሻለሁ።